እባላለሁ።
Hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
እ ትዕግስት አቤት።
ከ ChipChip ነው የምደውልልዎት።
እሺ፣
Okay። ላለፉት አንድ አመት የእኛን service እየተጠቀሙ ስለነበር አዎ።
ለእሱ ለማመስገንና ደግሞ ሀሳብ ካሉት እ?
እስካሁን እ?
በተጠቀሙት service ላይ አዎ።
እስካሁን በተጠቀሙት service ላይ ሀሳብ አስተያየት ካሉት የ Telegram group አለንና እሱ ላይ ሀሳብ አስተያየት እንዲሰጡን ነበረ።
አዲስ ነው የምትፈጥሩት ነው በፊቱ ላይ?
ሌላ አዲስ እንደዚህ ለ ላለፉት አንድ አመት አብረው ለነበሩ customer ኦች group create አድርገን ያላቸውን ሀሳብና አስተያየት እየተቀበልን ነውና እሺ፣ create ተደርጓል already።
አዎ group አለና እሱ ላይ ሀሳብ አስተያየት እንዲሰጡን ነው። በዚህ ቁጥር ልላክሎት link ኡን።
እሺ፣ ይቻላል።
እሺ እሺ፣ መልካም ቀን።